ሄሎ ሄሎ፣ አቤት ጤና ይስጥልኝ።
ስትሉ
አለን ሰላም ነው ደህና ነህ? አልሐምዱሊላህ።
አለን። ከቴሌ ነበር የምደውልልህ።
እሺ እ፣ ቴሌቪዥን ተመዝግበ ነበር
አ እና active አ- አይደለም እና active እንድናደርግልህ ነበር የደወልኩልህ።
እሺ። የት ነሽ አንቺ?
እኛ እዚህ ፒያሳ ሄዶ ፒያሳ ፓስተር አ እኮ እኔ ደግሞ እዚህ ጨው በረንዳ ነኝ።
እኮ ልጆች አሉ ይመጣሉ። active እናደርግልሃለን መጥተን።
እሺ እሺ።
እሺ፣ ጨው በረንዳ ነው።
አ በቃ እሺ፣ ስንደርስ ጨው በረንዳ ወረድ ብሎ አርሾ ጋር ማለት ነው።
okay። እስከ ስንት ሰዓት ነው ያለኸው?
በቃ አሁን ከግማሽ ሰዓት በኋላ ጀምሮ አለ ቀን ሙሉ።
okay፣ በቃ እሺ፣ እደውልልሃለሁ።
እሺ እሺ፣ አባ መልካም ቀን።
እሺ እሺ።